ሄሎ ሄሎ አሁ ደውዬ እያወራ ነበር። አንቺ ነበር እሺ። አሁን ይሰማል? ምን አልሽ? ወሎ ተርጋ ድና ነበረ፣ ግን በአጋጣሚ ምን እንደሆነ አላውቅም። ሱዳን ስትሬት ይላል።
አዎ፣ ለእኛ ደግሞ ያሳየን ቸርቸ ነው። ሄድ ኦፊስ ኢትዮ ቴሌኮም ማለት ነው። ምን አሉት?
ዛሬ ከሆነ አሁን እስከ ከሳ- እስከ አስራ አንድ ሰዓት አለው ስራ ቦታ ስለሆነ አራዳ ወሎ ስፈር
አዎ፣ ምንድን ነው ግን አሁን ድራይቨሮች ስለዚህ በቃ አንችልም።
እሺ ሰኞ መሆን አይችልም ወይ ቅዳሜ ገብ- የመኖሪያ ቦታ
የት ነው ነገር ፋብሪካ ሁሌ ይመጡልኝ ቦታ ነው እንቁላል ፋብሪካ ቤት ማለት ነው ሄሎ